ጤና ይስጥልኝ ሴት የበረራ መረጃ ማለት እሺ ሰላም ሰላም
ትን ለመጠየቅ ነበር ምን እ book አድርጌ ነበር እና
እሺ እና ክፍያው የሚለው በ visa card ምናምን ነው የሚለው
አማራጭ በፓፓ- አለ ኦንላይን ነው book ያደረጉት አዎ ኦንላይን ነው book ያደረኩት እኮ የንግድ ባንክ አለው
ንግድ ባንክ አዎ ንግድ ባንክ ቴሌብርና አማራጮች አሉ
የለውም እኔ ያደረኩት ላይ በኳታር ነበረ book ያደረኩት በኳታር አዎ okay so እነሱን ነው contact የሚያደርጓቸው የኳታር
እንዴት ነው እነሱ ማግኘት የምችለው
እ፣ አንዴ ቆይ ስልካቸውን ልፈልግሎት ነው እሺ እሺ
ዜሮ አንድ አንድ አምስት
እሺ ዜሮ አንድ አንድ አ- አምስት አምስት ሀምሳ አራት
አምሳ አራት አርባ አርባ
አርባ አርባ አ፣
እሺ አመሰግናለሁ ስለዚህ ደውዬ ልጠይቃቸው አዎ ደውለው እነሱን ተከታተሏቸው እሺ አመሰግናለሁ እናመሰግናለን ደውለው